hello አጣራልሽ አጣራሹ እንትኑን ስንት ፒስተን እና ስንት CC እንደሆነ
ሁለት ሺህ አራት አለን በአውቶማቲክ አባት
እ እ በ- ሁለት ሺህ አራት አለን በ automatic
okay ስንት ፒስተን ባለ ስንት ፒስተን
ቁ- ቁ- ቁጥር ልስጦትና ነገ ጠዋት ይደውሉለት ይደውሉላት ዜሮ ዘጠኝ አርባ አራት
አርባ አራት
ዜሮ ዜሮ
አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ
ሰማንያ ሰባት አስራ አንድ አዎ አንድ ሚሊዮን አራት መቶ ሀምሳ ሺህ ብር ነው
እሺ አርባ አራት ዜሮ ዜሮ
ዜሮ ዘጠኝ አርባ አራት ዜሮ ዜሮ ሰማንያ ሰባት አስራ አንድ
እሺ ሰማንያ ሰባት አስራ አንድ እሺ
እሺ